Hello ጤና ይስጥልኝ።
አብሮ ይስጥልን። ቤዛዊት እባላለሁ ከአሪፍ ፔ ነው የምደውልሎት። ጋቶ ነው ከአሪፍ ፔ
አሪፍ ቤት አዎ አሪፍ ፔ financial technology እሺ፣ የደወልንላችሁ ከታህሳስ ሶስት ላይ በኢትዮጵያ ብሔራዊ ታህሳስ ሶስት ላይ በኢትዮጵያ ብሔራዊ ቲያትር የሚካሄድ እ አሪፍ ፔ ሶ ዜሮ የተሰኘ ዝግጅት አለ። እዛ ዝግጅት ላይ እርስዎን ለመጋበዝ ነበረ። ዝግጅቱ አሪፍ ፔ በሚሰጣቸው አገልግሎቶች ላይ የጨመራቸው እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ነው። ዝግጅቱ ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው የሚካሄደው። እርስዎም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን። እሺ ደንበኞችን ዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመችዎታል?
እ፣ አይ ቆይ ማረጋገጫ ወይ ይመስላል እንጂ አሁን የሉም። ለማንኛውም እሺ እናመሰግናለን። እሺ መልካም ቀን ይሁንልዎት።